ሄሎ sister ወይ በቴሌ ልክ ያለው ቴሌ በዚህኛው በእኔ ስልክ
ምኑን የላኩልን? ይቅርታ እ?
ምኑን የላኩት?
በ- በ- በ- በቴሌ በቴሌ ብር
deposit አድርገው ነው?
deposit አዎ የላኩት ብር እ፣ message እ፣ እንትን screenshot አድርጌ ላኩልኝ።
እሺ በእኛ በዜሮ ሶስት ቤቱን የላኩልን
በዜሮ ሶስቱ አዎ፣ የእኛ ዜሮ ዘጠኝ ዜሮ ሶስት ቤት ነው ስልክ ቁጥሩ። በእሱን የላኩልን።
አይ በሌላ ነው የላኩት። ቆይ እሺ ቆይ።
ልንገሩት። እሺ